ሌላው
ይቅርታ ባለሙያ አጠገቤ ስላልነበረ ነው የዘጋሁት።
ችግር የለውም።
የሐኪሙ ትዕዛዝ chest CT in contrast ነው የሚለው።
እሺ chest scan ማለት ሶስት ሺ ስልሳ ብር ነው። እሱ ላይ አራት ሺ ዘጠኝ መቶ ብር መጨመር ነው።
እሺ
ይኸው price ኡን አሁን እንደነገርኩት ነው።
ስንት ነው አንድ ላይ?
ሰባት ሺ ዘጠኝ መቶ ስልሳ ብር
ሰባት ሺ ዘጠኝ መቶ ስልሳ ብር
በቃ እሺ፣ እንትኑ ይምጣልን። እሺ አምቡላንሱ ይምጣ።
አምቡላንሷ እሺ